ጤና ይስጥልኝ ልስፖርት ነው ባኮም ልርዳው።
ስልኩን ልኬልሻለሁ። ስልኩን ልኬልሻለሁ። ቴሌግራም account ያለበትን ቴሌግራም ላይ ማን ነው ስሞት?
አማድ አሚን
መሐመድ አሊ አሚን
መሐመድ ቴሌግራም ላይ ላኩበትን ስልክ ይንገሩኝ። ዜሮ ዘጠኝ
ዜሮ ዘጠኝ አልነም ዜሮ ሰባት ሰባ ሰባት ዜሮ ሰባት ሰባ ሰባት ሀምሳ ሁለት እሺ አስራ ሶስት እሺ ሰባ ሰባት
ዜሮ ሰባት ሰባ ሰባት ሰባ አምስት ሀያ አንድ no no no
ዜሮ ሰባት ሰባ ሰባት ሀምሳ ሁለት አስራ ሶስት ሰባ ሰባት እኮ ምንም ነገር እኮ አላኩ መሐመድ ላክ ያለው screenshot ኡን ላክ አሁን ገና hi ብዮታለሁ። አሁን hi ባልኩበት ይላኩ።